ሄሎ ሰላም ጤና ይስጥልኝ። ቤት ወይ?
ሰላም እንዴት ነሽ? እስኪ withdraw አንድ የሆነ አምስት መቶ ብር ነበረ confirm አድርግልኝ። ዜሮ ዘጠኝ አስራ ሶስት
ዘጠኝ አስራ ሶስት ሰማንያ ስድስት
እሺ
ሀያ አንድ ዘጠና አንድ
ዘጠና አንድ እሺ አምስት መቶ ብር ነው አይደለ?
አዎ ወደ ሀያ ስምንት ሀምሳ አምስት ሀምሳ አምስት ዘጠና አንድ
ሀያ ስምንት ሀምሳ አምስት ሀምሳ አምስት ሀምሳ አምስት ዘጠና ዘጠና አምስት አምስት ገብቷል እኮ ታዲያ
አልደረሰንም። እሺ በቻፋ ነበረ ገብቷል።
እሺ እሺ ስለደወልክ እናመሰግናለን።